ሄሎ
ጤና ይስጥልኝ ሀብቶም አ ከአሪፍ ፔይ ነው የምንደውልልዎት።
ኦኬ
ሄሎ ይሰማል?
ይሰማል።
ከአሪፍ ፔይ ነው የምንደውልልዎት።
እሺ ቴሌግራም ላይ የላኩት screenshot ደርሶን ነበርና እሺ።
የእርሶ case ምንድን ሁለቴ ነው የተቆረጠቦት?
no no አንዴ ነው ግን ቆየብኝና ምናልባት የላይኛው እንዳይሆን ብዬ እኮ ነው።
okay። ወዴት ነበር transfer ያደረጉት? ከወደ ኪክ ከዚህ- እ? quick- ወደ ኪክ ኪክ quick ብር
ኦኬ።
እና አንድ ከዚህ ሳምንት ሆነው።
ማለት ነው?
እ?
አ- አንድ ሳምንት ሆነው አንድ ጊዜ ብቻ ነው የተቆረጠው ግን ሐ- ሐሙስ ለሊት ነው አንድ አንድ ጊዜ ነው የተቆረጠው። የታችኛው ነበር የላኩትና ምናልባት የላይኛው እንዳይሆን ነው። ወ- የሁለት ደቂቃ ልዩነት ነው ያለው በሁለቱም መካከል።
okay። ስለዚህ ሁለቴ ላኩልን። ለምንድን ነው ሁለቱም ላይ ያከበቡበት?
አንደኛው የታችኛው ነበር የላኩትና ተሳስቼ እንዳይሆን ብዬ ነው የላይኛው እንዳይሆን ብዬ ነው። ምናልባት
okay እንጂ አንድ ጊዜ ነው።
አንድ ጊዜ ነው እሱም ሁለት ሁለቱን check አድርጉት ብዬ ነው እንጂ
እሺ ጥሩ። ስለዚህ በዛ መሰረት check እናደርገውና ኦኬ ቶሎ ችግሩ እንዲፈታ እናደርጋለን። ሌላ ጊዜ ማንኛውም ከአሪፍ ፔይ ጋ የተያያዘ ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
ዘጠና ሶስት ዘጠና አምስት ስለማይሰራ እኮ ነው ብያለሁ ስለዋል።
እ፣ ደጋግመው ይሞክሩልን።
okay አይ ችግር የለውም። በቃ ይሄን ሁለት check አድርግልኝና already አንዴ ስለተቆረጠ ሳምንት ስለሆነው ምናልባት ይሄን ያህል ቆይቶ አያውቅም ብዬ ነው ከዚህ በፊት
ኪክብር check ሲያደርጉ አልገባም እዛ።
አልገባም።
እሺ እንዲፈታ እናደርጋለን። ችግሩ መልካም ነው።